ብር ልከታተል።
ጤና ይስጥልኝ አረፍቴ የትኛው በኩል መንደርደው?
hello ጤና ይስጥልኝ
አቤት አቤት አረፍቴ ሬዲ የትኛው በኩል መንደርደው?
እ፣ እንትን ከ CBE ብር account ወደ ኩዊክ ብር ለማስታ ገንዘብ አስተላልፌ ነበረ እሺ
እና አሁን በዚህ መስመር ቁጥራችሁ ደውዬ የገባበትን screenshot አድርገህ ፎቶ ላክልኝ ብላችሁ ነበር። በተሰጠኝ ቁጥር ልክ ያለው ቴሌግራም ላይ ቴሌግራም ላይ እሺ አዎ፣ ልክ ያለው
ቴሌግራም ላይ ማን ብላ ማን ነው የሚባሉት? ማን- ቴ- ማን በሚባል ስም ነው ያቁልን?
ቴሌግራም ላይ እ፣ በሳፋሪኮም ቁጥር
እሺ እሺ፣ ደንበኛችን ደርሶናል።
እሺ የሚመለከተው አካል አስተላልፍሎታል ነው።
እሺ በትዕግስት ይጠብቁን።
እሺ እሺ እሺ፣ ደንበኛችን ሌላ የሚጠይቁን ጥያቄ አለ?
ሌላ የለም። በቃ ይህንን ነበረ ከ account የቆርጦ ስላልገባም ምን ሆኖ ነው ብዬ ነበር።
እሺ፣ እናስተካክልሎታለን።
እሺ
እሺ፣ ደንበኛችን ስለደወሉ እናመሰግናለን።
እሺ፣ ስለአገልግሎት እሺ።
ሀሳብ አስተያየት ካሉ ከሚሰጡት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን እሺ።
ይሁንልዎት።
አሜን። እሺ መልካም ቀን